ሄዳለኝ
ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ሰዎች
አረ እንደው ብሩ አልተለቀቀልኝም። ምንድን ነው
አመልክተው ነበር እኛ ጋር ደውለው በጣም በጣም ከአንዴ ማምሳ ጊዜ እንደዚህ ከሆነ ድርጅታችሁ በጣም አረ ልፋት ነው።
በዚህ ስልክ ቁጥር ነበር ያመለከቶች ደንበኛች አይደለም አይደለም። አረ በጣም ነው ደንበኛች።
ዜሮ ዘጠኝ ሰባ ሶስት እሺ ሌሎት መስመር ላይ ጠብቁኝ።
እሺ
ማን ልበል ስሞትን ደንበኛችን ተስፋሁን አለም በቀለ
ድምፆት እየተሰማኝ አይደለም፣ ይቆራረጣል።
ተስፋሁን አለሙ በቀለ አይደለም ተስፋውን አለሙ።
ቴሌብር ነው ምን ይበል እስኪ ያው
እሺ ቴሌግራም ላይ screenshot ልከውልናል ደንበኛችን።
አረን ያላኩም
ይላኩልንና እ እንድናይሎት ይላኩልን በቴሌግራም ቁጥራችን ልንገሮት።
ቴሌግራም አይሰራም። ተሰጥቶኝ ሞክሬው ነበር አይሰራም።
እሺ እ ማለት በሌላ ሰው ስልክ መላክ ይችላሉ። በሌላ ሰው ስልክ የእናንተ ስክሪንሻቱን አይሰራም አንስተን አይሰራም ምናምን?
አይሰራም። የእናንተ አይሰራም
የእኛ ቁ- ያ የሰጠኑት ቁጥር ነው ማይሰራ አይሰራም አይሰራም። አዎ እሺ እኛ መልእክትን ላክሎት ቴሌግራም ቁጥሮትን ይንገሩን።
አይደለም አሁን በስልክ ቁጥር ያዥና በዛ ታይልኝ እንደሆነ ይልኝ ካለበዛ ልቶ በቃ ፖስት አደርገዋለሁ። በእናንተ እንደዚህ ከሆነ ማለት ነው።
ደንበኛችን ይሰማታል። ቁጥር ግንኙነት ቴሌግራም ላይ መልእክትን ላክሎት፣ እ እርስዎ ደግሞ screenshot ኡን ይላኩልን እንድናይ ለምን ከቴሌግራም ውጭ ሌላ ነገር የለም።
እኮ ቴሌግራም
አልሰራም የእናንተ በተ- ይገባል የሰጣችሁ ደንበኛችን